አጀንዳው አይጠፋም። ይነጋል ይመሻል፣ ይነጋል ይመሻል። ስለ መውደድ ነገር ብስጭትን ያሻል፣ ብስጭትን ያሻል። የኔ ልብ ሞኝ ነው አጥፊውን ይመርጣል፣ አጥፊውን ይመርጣል። ጊዜ ከተገኘ መውደድ መች ይታጣል፣ መውደድ መች ይታጣል። ጆሮ ብቻ አይደለም ልብ ማለት ሰሚው የትም ቦታ ቢሆን ጊዜ ነው ጠቃሚው፣ ጊዜ ነው ጠቃሚው። ጊዜ ከተገኘ የህይወት ብልጭታ የህይወት ብልጭታ መውደድ አሞራ ነው ያርፋል የትም ቦታ ያርፋል የትም ቦታ ማድረግ አይገባም ቸኩሎ ኑዛዜ ቸኩሎ ኑዛዜ መወደድ ላይ ጠፋ ከተገኘ ጊዜ ከተገኘ ጊዜ ጆሮ ብቻ አይደለም ልብ ማለት ሰቤው የትም ቦታ ቢሆን ጊዜ ነው ጠቃሚው ጊዜ ነው ጠቃሚው ጊዜ እንደ አይጠፋ ይነጋል ይመሻል